Hello.
Mr. no va a colgar, no. No,
Hello.
Mr. no va a colgar, no, no.
ቴሌግራም ቁጥሩን እንዴት ነው የተ- ተሳ- እንትን ሳልለው ተሳሳትኩት።
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት እንካ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት እሺ አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት ዜሮ ስድስት እሺ ነው እሺ